hello አቤት ሰላም ጤና ይስጥልኝ።
እግዚአብሔር ነው።
ቃል ኪዳን እባላለሁ። ምደውልሎት ከግሎሪ ሪል ስቴት ነው።
ከየት?
ከግሎሪ ሪል ስቴት እሺ
የንግድ ሱቆችና መኖሪያ አፓርትመንቶችን እየሸጥ እንገኛለን እና ምናልባት የመግዛት ሀሳቡ ካሉት መረጃ ልሰጦት ነበር።
እና እኔም እዚህ እየተንደፋደፍኩ ነው የራሴን ቤት እድሉ እሺ ይደርሰናል።
እሺ እሺ፣ እሺ።